ጤና ይስጥልኝ አሪፍ ነኝ ማለት ነኝ። በኮም ልርዳዎት?
እንትን እስክ ፎቶን ስክሪንሾት አድርገህ ላክልኝ ላይ ነበር ቴሌግራም ላይ።
እሺ
ከዛ ልክ ያለ ቴሌግራም እሺ። ማን በሚል ነው የላኩልን? ቴሌግራም ላይ እ ቴሌግራም ላይ ማን በሚል ስም ነው የላኩልን?
በዚህ ነው ስልክ ማለት
ምን አሉኝ?
በዚህ ነው በዚህ ቁጥር ነው። እሺ አ በዚህ ቁጥር የላኩት ደርሶናል። ተስተካክሎ እንዳለቀ እናሳውቆታለን።
እሺ ኢንሻአላህ እሺ ሙሉ ስሞትና ስልክ ቁጥሮትን ግን ያስቀምጡልን እዛው ላይ።
እ የቴሌብር ነው አዎ የቴሌ ብሩ።
አይሽ መልካም ቀን ይሁንላችሁ። እሺ አይሽ